ምን ልርዳት
አቤት ምን ልርዳት
hello ይሰማኛል አይሰሙትም እሺ ይሰማኛል መቤት እሺ ምን ልርዳዎት እንትን ድራፍት ኦክሲጅን ጨርሶብኝ ነበረ
እሺ BGI ID ቁጥሮትን ንገሩን
BGI ID ቁጥር አዎ።
የቱ ጋር ነው ያለው? ምኑ ላይ ነው ያለው እናቴ በ text የተላከልዎት አለ
አይ እኔ አልተላከልኝም እሺ በዚህ ቁጥር ነው የሚጠቀሙት
ይሁን ሻርጊው በዚህ እኔ እንጃ በ- ከዚህ በፊት ሌላ ቁጥር ነበረ ግን አሁን የመጀመሪያ ነው የደወልኩት
እሺ እባክዎትን አንድ የመስመር ላይ ጠብቁኝ እስኪ እሺ መቤት
ይቅርታ ደንበኛችን በሌላ ስልክ ቁጥር ነው የሚጠቀሙት በዚህ ማግኘት አልቻልኩም በሌላ ካለው ስልክ ቁጥሩን ሊነ- ልሞክሩለት እና ይንገሩን ሄላ
ወይ እስቲ ቆይ እንጃ በእናትሽ እ፣ ወይም ይቅርታ።
ሞባይሎት ላይ መስመር ላይ ልጠብቀውት እና ሞባይል ወደ ሞባይሎት ላይ የተላከ SMS ወይም ደግሞ መልእክት ካለ የ BGI ID ቁጥር ወይም ደግሞ መለያ ቁጥር ማለት ነው ካለ እ፣ ይፈልጉትና ይንገሩኝ። ካልሆነ ደግሞ እሺ፣ እሺ፣ ምናልባት በሌላ እሺ፣ እሺ፣ እየፈለኩ ነው ማለት እሺ እሺ፣ እሺ።
ምናልባት ትንሽ ጊዜ ተሰጥቶት እ? አልችልም ዜሮ ዘጠኝ አስራ አንድ እስኪ በቁጥር በዚህ check አድርጊልኝ መቤቴ
እሺ ይንገሩኝ። ዘጠኝ
አስራ አንድ እሺ፣ ሀያ ስምንት እሺ
ስልሳ ሰባት ዘጠና አራት ስልሳ ሰባት ዘጠና አራት እሺ ዜሮ ዘጠኝ አስራ አንድ ሀያ ስምንት ስልሳ ሰባት ዘጠና አራት አዎ ሀያ ስምንት ስልሳ ሰባት ዘጠና አራት አዎ፣ አሁን በነገሩኝ ስልክ ቁጥርና አሁን በደወልበት ስልክ ቁጥር ፈልጌው አላገኘሁትም። BGI ID ቁጥሩን ማያውቁትም። ስለዚህ ማድረግ ያለቦት ምንድን ነው? BGI ID ቁጥሩን ወይም ደግሞ መለያ ቁጥሩን text ላይ check አድርጎ በድጋሚ ይደውሉልን።
እሺ መቤት እሺ